Hello hello hello hello ma'am hello
hello እሺ እናት አቤት።
hello እ፣ ደውለሽ ነበር አክሱማይት ታክሲ አዎ።
ደውለሽ።
አዎ አዎ ልኬልሻለሁ ሹፌር መጨረሻሽ የት እንደሆነ አወቅሽ
አዎ፣ አክሱም ሆቴል አካባቢ።
በቃ ልኬልሻለሁ ይሄን ሹፌር
እሺ። እና አሁን እየመጣ ነው። ኬር አውቆታል።
እሺ አ- አ- አውቋታል ይደውልሻል አሁን